ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አሁኑ
ወደ Flintstone Homes ነው የደወሉት። ይሄ Flintstone Homes ነው
ጥሪ ማሳመሪያ እ?
ጥሪ ማሳመሪያ ምን አሉኝ?
ጥሪ ማሳመሪያ
አማርኛ የሚችል ሰው አለ?
እ?
አማርኛ ይችላሉ?
አዎ
እሺ፣ ወደ Flintstone Homes ነው የደወሉት 81 88 ላይ
እ።
ምን እንርዳው?